ሄሎ
ወይ ዳግም እንዴት ነህ?
እግዚአብሔር ይመስገን እሺ ኬክ ዶነር ምን እያሉህ ነው?
እ ጨርሰናል ምግብ እያለኝ ነው።
እሺ ለሱ- ለሱ በርበሩ ነግሬዋለሁ ብሎኛል።
እሺ እሺ አገናኘኝ ላረጋግጥ።
እ ምግብ ቤቱ
አዎ እሺ አንድ አንድ ደረጃ እየወጣኝ ነው። ደውልሽ እዛ ትደርስ እሺ እሺ